ሄሎ ጤና ይስጥልኝ ቃል ኪዳን ነኝ ከቤት ቤት ምን ልርዳው?
ራይልን ፈልጌ ነው።
እሺ አንዴ መስመር ላይ ጠብቁኝ። ሪች ሄሎ ሄሎ አቤት አስጨናቂ ነኝ ከመታ Okay አዎ እሺ
አስረጅ ያስረዳል ደውልኝ አዎ እን- ለእነሱ እኮ ነው ማለት አንተ ላይ እኮ አይደለም የሚያመጣው ይኸውልህ እነሱ ቤት ቤት ላይ ገብተው register ሲያደርጉ promo code አለ የሚል space አለ። promo code ኡ ላይ ያንተን ኮድ ያስገቡና ከዛ በኋላ password ግን የራሳቸውን የግል እንትናቸው አይደለ የግል account ኣቸው አይደለ password ራሳቸው ናቸው የሚሰጡት የራሳቸውን። ግን ያ ማለት deposit ሲያደርጉ እና withdraw ሲያደርጉ ምናምን ግን አንተ መቆጣጠር ትችላለህ ማለት ነው። እና deposit ከሚደረገው ብር ላይ ነው በ percent የሚታሰብልህ ከቤት ቤት ለ customer ኦች ነው የምትሰጣቸው። እና ምን ላይ ማስገባት እንዳለባቸው screenshot አድርጌ እልክልሃለሁ። እሺ እሺ እሺ እሺ ችግር የለውም።
መልካም